ጤና ይስጥልኝ አውስፔ ከምን ባኮምልዶ
ማውራት ጠለን እንትን ነበር እህቴ
ምን ደርሶት
ከዚህ ከቴሌብር ወደ ዘመን እናስተላልፌ ነበር።
ከቴሌብር ወደ ዘመን አዎ፣
እሺ፣ ዲፖዚት ማለት ነው።
ዲፖዚት ነው። ግን መቼ እኔ ከአርብ ዕለት ጀምሮ ኮምፕንረኩ ሰነሴ
okay፣ አርብ ያለው ያመለከቱት አርብ ጀምሮ አለት ጀምሮ ነው መስመሩ ትንሽ ይቆራረጣል። አርብ አመልክተው አዎ።
ምን እስካሁን ድረስ አልተስተካከለም?
በእናንተ በኩል ላይ እኛ ጨርሰናል፣ ት- እናንተ ትላላችሁ።
okay፣ እነዛ ትደውላቸውም በእኛ በኩል ምንም ችግር የለም በእነሱ side ላይ ነው ይሉኛል።
ማን ልበል ስሞትን?
እኔ አለም አበላለሁ አዎ፣ አቶ አለም አዎ፣ አዎ።
አናግረንዎት ነበረ።
እኮ ምን ላድርግ እኔ? ወይም ከእነሱ ጋር communicate አታርጉ ምንድን ነው ምን እንደምሻለኝ?
ያው ሌላ ጊዜ እንደዚህ እ፣ አይነት ችግር ሲፈጠር ብሉ- ብሩ ተመላሽ ይሆናል። በእኛ በኩል ሲ
ተመላሽ አይደለ ወደ ኋላ ነው አይደለ- ወደ ቴሌብር ነው አይደለ ተመላሽ የሚደረገው?
እ፣ ወ- ወደ ቴ- ቴሌ ብርም ላይ እ፣ betting ቤትም ላይ check አድርገዋል። ብዙ ጊዜ- አዎ አብዛኛው ሁለቱም ጊዜ ላይ የለም የለም
ወደ betting ነው አልደረሰም እኮ እነሱ ጋር እኮ አልደረሰም። እናንተ እናንተ በእናንተ በአሪፍ እንትን ከቴሌብር እንትን እንዳደረገ እንደቀነሰ እ፣ ወደዛ ግን አልገባም። deposit አልሆነም ወደ እነሱ
እ፣ እስቲ እኔ መረ- ያለውን መረጃ አያይዤ ወይ እልክልዎታለሁ ልጠይቅና እኔ እንዳሳወቁኝ ከሆነ ለእኔ እ፣ በእኛ በኩል ልክ ተመላሽ እንደተደረገልዎት ነው የተነገረኝ።
ነው። ምን እኮ እሱ ነገር እስኪ በጣም እ፣ ተባበሩኝ እንዴ! ከዚህ በላይ እ፣ ሁሉ የደወልኩኝ
አዎ መረጃውን ጠ- አጠያይቄ ለእርሶ ከማስረጃ ጋር ወይ አ፣ እልክልዎታለሁ።
እሺ በእናንተ side ም ተደውሎ እኮ ተሰ- ተ- ተሰርቶልሃል ተብዬ ነበር፣ ግን check ሳርግ የለም።
አዎ አዎ እኔም ጠይቄልዎት ነበረ። ልክ እንደተስተካከለ ነበረ የተነገረኝ።
እሺ በቃ እሺ በቃ እህቴ እሺ እሺ እሺ መልካም ቀን።
እሺ አመሰግናለሁ።